ከማስክሪኒቶች ችግር መካከል ባኮብልበት ሄሎ
ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ።
ይሰማል?
አዎ
እሺ፣ ሰላም። ምን ልርዳዎት?
እ፣ የወላጆቻችን anniversary ነበረ ዛሬ
እሺ፣
እ፣ እና እ፣ ልክ እንደ surprise ለማድረግ ፈልገን
እም፣ okay። ስለዚህ ምን እንርዳችሁ? እኛ
እ፣ ዱባይ እ፣ የእንትን ትኬት
እሺ፣ ያው normally ግን እኛ የምንሰጠው ለአንድ ሰው ነው፣ እጣ ነው። አሁን እናንተ ለሁለት ሰው ነው የምትሉት፣ ግን እኛ ለአንድ ሰው ነው እጣ ልንሰጥ የምንችለው።
እንደዛም ቢሆንም እሺ
እ እ
እንደዛም ቢሆንም እሺ በቃ
አንድ ሰው ይመዝገብ።
አዎ አዎ
እሺ፣ ወይ ሁለቱንም ደግሞ በተለያየ ስልክ አድርጋችሁ ከሁለት አንዱ ሳንስ እንደዛ መሞከር ይቻላል።
አዎ እንደዛ እናደርጋለን እሺ፣ ሙሉ ስም ልውሰድ?
እ
ስም ልውሰድ? የአባት ወይ እናት?
እ፣ ሚካኤል አለሙ
ሚካኤል አለሙ።
ሚካኤል አለሙ እና ንንሻ መንሳ
ይቅርታ ደግሞ ይንገሩኝ ስሙን ማን አሉኝ?
ምን